ሰላም ጤና ይስጥልኝ። ችፕችፕ ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እስኪ order ነበር ዛሬ የሚመጣልኝ እና እሺ፣ እስካሁን text ኦች ይደርሱኛል፣ ግን ምን ማንም የደወለልኝ የለም።
ትናንት ነው ያዘዙት።
አዎ ትናንት የስልኮትን ይነግሩኛል። check ላድርግ።
ዜሮ ዘጠኝ ሰላሳ ዜሮ ዜሮ እሺ፣ ዜሮ ዘጠኝ ሰላሳ ዜሮ ዜሮ እሺ፣ ሰላሳ ስምንት ሰባ አምስት
ሳሙና አይደለም እህ ሳሙናም order አድርገዋል።
አዎ አዎ እስኪ ቆይ አንድ
ቤቲ ቤቲ ቤቲ በስራ ስልክ ቁጥር ማን ነበረ የሚያወጣው? ማን የሚባለው driver እ? ማን ነበረ? እ? ያን በስራ ቁጥር ማን ነበር driver የሚያወጣው? ማን የሚባለው? በእውነት